ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት ሄሎ አቤት እህቴ ዜሮ ዘጠኝ ሰባ ነው ያልሽኝ አይደለ?
እህ ዜሮ ዘጠኝ ሰባ ነው ያልሽኝ ሳንቲም ቤት
እሺ ስልክ ነው ቆይ አንዴ እሺ ጠብቀኝ አዎ ጠብቀኝ አንዴ እሺ እሺ
ዜሮ ዘጠኝ እሺ ሰባ ሰባ አርባ ሰባት አርባ ሰባት አርባ ሰባት አርባ ሰባት አስራ ስድስት ኦ አም- አይሰራም ነው የሚለው ስልክ
እ ይሰራል አሁን ሞክረላቸው ነበር አዎ አሁን ሞክረን ነበር ጥሪ አይቀበል ይላል
እስኪ ትንሽ ቆይ ተሞክረው እሺ እሺ አመሰግናለሁ እሺ።
እሺ